one. Oh my gosh. Thank you. አሁን ደውለው ምናልባት ወረፋ ሆኖ ሊሆን ይችላል ያልመድላ ስለዚህ ነገ ጠዋት ይደግሟቸው ነገ ጤና ይስጥልን ደንበኛችን፣ ይቅርታ ድጋሚ ደወልኩኝ። የት አካባቢ ነው የሚገኙት? ልዩ ቦታው?
እ? ሄሎ ጤና ይስጥልን።
ጠዋት ነገር አለ አቤት አቤት ሄሎ
ሰሞታል?
እ?
የት አካባቢ ነው የሚገኙት?
እስቲ ፒቲአይ ግቢ ውስጥ ያለው የሰራተኞች ጽሕፈት ቤት ነው እ?
ይሰማዎታል ደንበኛችን? ድምፆት ይቆራረጣል።
ቢጂአይ ግቢ ውስጥ ያለው የሰራተኞች ክበብ የለም?
ራሱ ሜክሲኮ ያለው የሚዲያ ቢሮ ነው።
የቢጂአይ ቢሮ ሜክሲኮ ያለው
እዛ ነው አድራሻዎት። እሺ አዎ እሺ ደንበኛችን፣ እናመሰግናለን።